hello hello ሰላም ጤና ይስጥልኝ። hello አቤት፣ አብሮ ይስጥልን። ትኬት ፈልገው።
እሺ ይችላል።
እሺ፣ ባለ ስንቱ ነው ያለው?
ሁሉም አለ። መደበኛ 300 ብር፣ VIP 500 ብር፣ የተማሪ 200 ብር።
እሺ፣ 300 ብር ነው
የመደበኛው አዎ።
እሺ ስንት ሰው ሊያዝሎት?
አንድ ሰው
አንድ ሰው።
አዎ።
እሺ ኦንላይን መመዝገብ ይችላሉ። payment ኡን ደግሞ በ transfer በ account መፈጸም ይችላሉ።
እዛ መክፈል አይቻልም?
እዛም መክፈል ይችላሉ።
እሺ፣ ኮድ ስጥኛ።
ካ- ከአሁን ጀምረው ከፍለው ጀምረው ከፍለው እንትኑን መውሰድ ይችላሉ ትኬቱን።
ትኬቱ እሺ።
አዎ እና አሁን ትኬቱን አይ እዛው እዛው ቦታው መቀበል ላይ ሲመጣ ይችላሉ።
ከፍል ብዬ ነው ለቦታ ስላለሁ ነው መንገድ ላይ።
ይቻላል። ምንም ችግር የለውም።
እሺ፣ ኮድ ንገሪኛ። ስም ነው ዝም ብዬ ነው።
አልበል እኔ እዚህ ቦታ ላስይዝሎት እሺ፣ አይ ቃሌ ነሽ ቦታ ጌታ።
ላስይዝሎት እንዳይሞላቦት።
እሺ፣ ማን አሉኝ?
ቃሌ ነሽ ጌታ።
ማን አሉኝ? ስሞትን ቃሌ ነሽ
ቃሌ
ነሽ ቃል ነህ ያዘው።
ጌታ።
እሺ ስልክ ቁጥር ይሄንኛውን እንያዘው።
አዎ
ስልክ ቁጥር ይሄ ይሁን። እሺ እሺ
ጨረስን። አቤል በቃ ተመዘገብኩ ማለት ነው። እሺ ቦታ ይዘናል ብለውኛል። ስሄድ እከፍላለሁ።